hello ጤና ይስጥልኝ Donkey Tube hello hello
እንዴት
ሰላም ነው?
ሰላም ጤና ይስጥልኝ
ድንቅ ልጅ ለመ- እንትን ላመጠቆም ነበር።
እሺ የስንት አመት ልጅ
እ፣ አይ social media ላይ ብቻት እንድትቀርብ ነው እንጂ እኔ እንትን አላል- አል- እንትን አልላትም።
እ፣ ማለት ስንት አመቷ ነው የቤተሰቦቿ ስልክ ቁጥር ወይም አድራሻዋ አለሽ አይ በጣም ትንሽ ናት። እናንተም ማየት ትችላላችሁ። ትንሿኑን ነው account ዋ።
እህ፣ ትንሿን ነው መጠቆም የፈለጉት አ
እሺ ትንሿንም ከዚህ በፊት ሌላ ሰው ጠቁሞናል
okay።
ሌላ ሰው ጠቁሞናል አናግረናታል እናመሰግናለን መልካም ቀን እሺ
እሺ